አቤት
ውስጥ ድሮ ማታ ደግሞ ገሰብ እና የሚላቸው ፈልገው ብርና እሺ ማብና ድሮ ወልጋ ገባለን። አሁን በደወልክበት ቁጥር ነው ቤተሰብ የምትጠቀመው?
ማሽንስ አሁን በደወልክበት ቁጥር ነው ቤተሰብ የምትጠቀመው?
እሺ፣ ትንሽ ነገር አለ ትንሽ ሌላ ነው ሲስተር ሲስተር ቁጥሩ ሌላ ነው። ቤት ቤት ቁጥር ሀምሳ አራት መጨረሻው እሱ ነው ነው ይሄ- ይሄ ነው ቁጥሩ ይሄ ነው።
ይሄ ነው። እሺ ቼክ እያደረኩልህ ነው። ሁኔታ ነው።
ሄሎ
ሄሎ ቼክ እያደረኩልህ ነው።
እሺ እሺ እሺ ሲስተር ይቅርታ
መቼ ነው ቀኑ withdraw ያደረክበት? ስንት ብር ነው? hello እ- ስንት ብር ነበር?
እ- ሶስት መቶ ብር።
አዎ መቼ ነው ቀኑ?
ማታ ደግሞ ማታ አንድ ሰዓት ትናንትና ሶስት ማታ?
አዎ፣ ትናንት ማታ ነው አይ ትናንት ማታ በዚህ ነው ቁጥር የለም። ሌላ ቁጥር አለክ? ትናንት ማታ የተደረገ የለም።
በዚህ በዚህ ቁጥር ሌላ እዚህ ቁጥር አለ?
ሱስ በር ነው ከብናት ሌላ ቁጥር ካለ ንገረኝ። ቤት ቤት ቁጥር ይሄ ቁጥር ነው ይሄ ቁጥር አይ ነው ብናት እዚህ እዚህ ሰንተር ቁጥር ላይ ባንክ የለም። ትናንትና የለም።